hello
hello
ሁሉም ቤስት ቤት ሰላም ነው?
አለን የሆነ betting ሙሉ እንትን አልፎ ነበርና ማለት ነው።
እሺ ሲቲ ብቻ ሲቲ አልፎ አለኝ ግን እንትን ቀይ አበራብን እሺ የትኬት ID ውን cashier code ኡን ንገረኝ።
ደውለን እኮ ነበረ እና ጠብቁን እና ብላ ዙራ
እሺ cashier code ኡን ንገረኝና ሌለ እሺ
አስራ አንድ እሺ ሰላሳ አምስት አርባ ስድስት ስልሳ ሶስት
አስራ አንድ ሰላሳ አምስት
አርባ አንድ አስራ አንድ እሺ አስራ አንድ ሰላሳ አምስት አርባ ስድስት ስልሳ ሶስት
ሁለት ጨዋታ ነው የወጣብህ እኮ
ሁለት ጨዋታ የወደቀ ማን ማን ነው?
የሲቲ ጨዋታና ከብሎም ከዌስትሃም ጨዋታ ሁለቱ ወድቆብሃል እኮ
ፉልሃም ከዌስትሃም
ፉልሃም ከዌስትሃም እና ሲቲ ከሉተን ማለት ነው ሉተን ታውን ከሲ
ምን ማለት ነው እንዴ? አይተዋላ ጽሁፉ by other method ነው የሚለው እኮ first goal method by other method ነው የሚለው by other method እና አሁን አሉ እኮ ለምን ነው እንደዚህ ያቀላል?
እንዴት ነው እንደ ጎሉ የገባው? ጎሉ ማለት እኮ ከተለመደው ወጣ ያለ ጎል ሲገባ ማለት ነው። ከተለመደው በማንኛውም አካል ከገባ ነው አይ እንደዛ አይደለም እኮ እና
ከተለመደው already አሁን ለምሳሌ field ላይ ሲጫወቱ የለመድካቸው nor- normal ጎሎች አሉ አይደለ?
እና አሁን normal ከዛ ውጪ ከሆነ ማለት ነው።
እና እንደዛ ነው። odd ኡን አይተዋል። እንደዛ ከሆነማ ባልተለመደ ከሆነ እኮ odd ኡ መብዛት አለበት።
okay እስቲ maybe ይሄ ትኬት እሺ፣ ልከህ ነበረ ይታይልሃል ተብለህ ነበር?
እ ልከህ ነበረ በቴሌግራም ትኬቱን?
ይሄን ትኬት አላኩትም።
በቃ እሺ፣ ይኸው ትኬቱን አሁን ላሳውቅልሃለሁ ለእንትኖቹ። ትንሽ ጠብቀን እሺ። ይሄ ስልክ ያንተ ነው አይደለ? በዚህ ነው አይደል የምትደውለው?
አዎ በዚህ ነው የምደውለው። እ፣ እየጠፋችሁ እኮ እደውላለሁ እያላችሁ አት- በቃ እሺ፣ አትደውሉልኝ።
ያለውን ነገር ነጠረና በደንብ ደውዬ እነግርሃለሁ። እሺ ያለውን ነገር
በቃ እሺ፣ እየጠበቅን ነው።